hello hello ጤና ይስጥልን ትርሃስ አዎ ሰላም ነው አለልሽ ሀብ ይባላለሁ ከ We Plus Solution ነው የምደውለው እሺ ባለፈው application ኣችን ላይ ተመዝግበሽ ነበር አይደል አዎ እና አሁን የተመዘገቡ account ኦችን active እያደረግን ነበረ እሺ አንዳንድ ጥያቄዎችን ለመጠየቅ ነበረ ይቻላል እሺ ይቻላል እ ትርሃስ ምን አገልግሎት ነው የምትሰጪው
የቧንቧ እቃዎች የቧንቧ እቃዎች እ ለዛ ትርሃስ እ የቧንቧ እቃዎች ልበል አዎ የድርጅት ስም እሺ ትርሃስ- ህያብ ነው የሚለው ግን የሱቁ ስም።
ህያብ ነው okay እሺ አዎ ዘቱ ላይ ህያብ?
ሾሹ check አድርገው እሺ
ህያብ እ የቧንቧ እቃዎች ማለት ነው አዎ አዎ
እሺ የት ነው አድራሻ ጃክሮስ
ጃክሮስ ምኑ ጋር
ጃክሮስ ጃክሮስ እ ኢቢኤም አካባቢ ነው አዎ አዎ እሺ እም፣ የ contact person ማን ነው ሰዎች እ?
እቃ ቢፈልጉ ማንን ነው ሊያገኙ የሚችሉት እኔ እሺ በዚህ ስልክ ማግኘት ይችላሉ እሺ ትርሃስ ነው ስምሽ አዎ እሺ ትርሃስ ማ ተሰርጓላ በቃ እ?
እሺ ትርሃስ ጎሽ ጎሽ እሺ ስምሽ ደስ ይላል እሺ አመሰግናለሁ።
ስልክ ቁጥር በዚሁ ነው አዎ በዚህ እሺ ዜሮ ዘጠኝ ሀያ ሁለት ሀምሳ ስድስት ሰላም እንዴት ነሽ አለ እግዚአብሔር አለ እሺ እግዚአብሔር የ- ይመስገን የስራ ቀን እ ከሰኞ የስራ እስከ ቅዳሜ ቀን ከሰኞ እስከ ቅዳሜ እሺ ስንት ሰዓት እስከ ስንት ሰዓት
ጠዋት ሁለት ሰዓት አስራ ሁለት አስራ አንድ ሰዓት ተኩል
እሺ የድርጅት ሎጎ አላችሁ እንዴ ትርሃስ የለም ቢሰራላችሁ ፈቃደኛ ናችሁ አይ ለዛ እንኳን ገና አልደረስኩም እም፣ ሲደርስ እደውላለሁ እኔ እሳለ ወይ እመጣለሁ ቦታችሁ ነው እሺ ፈቃድ አይ፣ ይኸውልህ አስራ አምስት ሺህ ነግሬሃለሁ አይደለ ባለፈው አዎ ነግሬሃለሁ ላይ ዋጋ አልቀንስም ንገረው ከዛ ደግሞ እንደ ባለፈው እንዳታረገኝ እንደ ባለፈው ካልተሸጠ ተመልስ አይደለም ጨምረህ ንገረው ከፈለክ እውነት እሺ ጨረስሽ እናቴ እ፣ እ፣ እንዴ ንግድ ስራ ላይ ስለሆንኩ
እሺ ንግድ ፍቃድ መታወቂያ ወይ TIN number ማግኘት እችላለሁ በፎቶ
እ፣ ልጅቷ አንስታለች መሰለኝ ባለፈው የመጣችው አይ አላነሳችም የለም እም፣ ቴሌግራም ላይ ላኪልኝ message አስቀምጥልሻለሁ አለሽ ቴሌግራም እሺ።
በዚህ ስልክ አዎ አለ መልእክት አስቀምጥልሻለሁ እሱ ላይ እሺ።
reply አድርጊልኝ አመሰግናለሁ እሺ እሺ ቻው።
እሺ
እገዛለሁ እስከምገዛ